hello እሺ፣ ጤና ይስጥልኝ ቤተሰቦች።
በቃ ተሻለ hello
በቃ ተሄድ ይደውል hello
ደውል ይኖራል hello hello፣ ጤና ይስጥልኝ ቤተሰቦች።
withdraw አድርጌ ነበር እና ስንት ብር?
ከአርባ አምስት ሺህ እና approve መደረግ አለበት ነው።
እሺ፣ እመ- ቤተሰቦች ቁጥርህን ንገረኝ።
ምን ቁጥር ቤተሰቦች ቁጥርህን ንገረኝ።
ዜሮ እሺ አርባ ስድስት እህ አስራ ሶስት እህ እህ እህ፣ አስራ ሶስት ስልሳ ሶስት እሺ አስራ አምስት ሀምሳ አምስት አዎ
መቼ ነው?
አሁን ደቂቃ
እሺ አስ- እ፣ ወደ ቤት ቤት account ከመለስ በኋላ አስር አስር እያደረግክ አውጣው። እሺ
ወደ ቤት ቤት account ልመልስ ትለኛለች። ወደ ራሴ ወደ ራሴ hello አስራ አስራ አራት hello
hello፣ ቴድሮስ ተመልሶልሃል። እሺ ወደ ቤት ቤት ወደ ቤት ቤት account ተመልሶልሃል። check አድርገው።
እሺ እሺ
አንዴ ጋር እየዝም ነው